ሄሎ እንዴት ነሽ?
ሰላም አለይኩም።
እቺ ሃይማኖት ተጫወተችብሽ አይደል?
ድምጿን እኮ አውቄዋለሁ፣ ግን ምን ልታረግ ደውልኛለች ብዬ እኮ ነው። ወዲያው ስስቅ እኮ ሀይሚ ያልኳት ድምጿን አውቄዋለሁ፣ ግን ምን- ምን ት- ማለት ለምን ትደውልኛለች ብለሽ የምታስቢ ነገር አለ። ለዛ ነው።
እንዴት ነሽ?
ደህና ነኝ። አዎ ተሰርታ ሄደች?
ኧረ አልመጣችም። እ፣ እንትን ነው መች ጄሪ አልመጣችም እና ነገ እመጣለሁ አለች።
ነው እንዴ? ኦኬ።
አዎ ጄሪ እንኳን አልመጣችም።
ተመለከተ?
አዎ በላ ምን ሆና ነው ጄሪ?
አረፈደች እ?
አረፈደች። ቤት እኮ አንዳንዴ ማርፈድ ተኝተሽ ማርፈድ ደስ ይላል።
አይደለ?
እኔ አሁን እኮ የያዘ ይዞኝ ነው እንጂ እኔም እ።
እንደሷ ተኝቼ ባረፍ ደስ ይለኛል።
የያዘ ይዞሽ ነው አይደለ?
ግን አሁን ሰሞኑን ቤት ሰው ስላለ
ቻው። ተጣጣ- ቻው።